ልጄንማ አንተ ስማ ልጅ እኔ እናቱ አሳድጎልኝ አያውቅም አስራ ሁለት ልጅ አለኝ አስራ ሁለት ይህንን እንቧጥላ ልጅ እሷን አሳድጌያለሁ ግን ግን የሚያጅነጋግር ይመስሎን በአይን እየዞረ ነው ዘር ትና ቅድም ዘር አራት ዲስት ተሰርቶ አንተ ታደምታል። አለመበደል ጥሩ ነው፣ ግን አንቶ ፋይን ዝም በል ዘራ ሰጥታ ማን ነግሩ አላወልም ተሯጥ ተሯጥ ያየ ይሆነ አላወልም ወሰይ ብረድ ባዳ ዝም በል ከእኔ ጋር የሮጥክ ነህ አንተ ዘጥና ነግሬሃለሁ። እይ እሺ አምባና ጅግራ ራስ ባና እኔ ቀጭኑ አንተ ስማ አምሳ አምሳ ስድስት አመት እየሆነ መሮጥ አይመቸኝ ነው የምልህ አንተ እኔ እኔ እ አታጭበርብረኝ ዝም በል አንተ አታውራ እየነገርኩህ ነው። በሚገማገሙ ሰዓት አባሌ እንደውም አላውቅም። ሲለያዩ ግን ሚካኤል ዝክርቴ ነው ጠጡ ብዬሽ ነው ነግረህ አቁም ያውቃል። ጠበጃም የለን ጥቂት ይህን ወፋይ ቁጣ በአፈሙ ነው ስደበድቀዋል። ማነው ከዘራ እንጂ ናበራ ከዘራ የወጣው ማለት አከላ ከዘራ ማን ወጣው? የቱ ይቅርታ ጠጥቼ ጠጥቼ እየዘባረኩ ነው ያለሁት። እንግዲህ ይቅርታ መላክ ወደ በረሃው መሪው ወደ ደፋው ጠፍቶኛል። አዎ መድኃኒት ዜና ነው ማጠረዛ አዎ የመጠኑ መድኃኒት ነታል እንግዲህ መላ እናት መላ ከዛ እኮ ነው አልኩ አሁን ውፈይ ያንን ቢሆን ይሁን እንግዲህ ተመልከት። መላክ አከለ ወፍር ነኝ እኮ ቀጥሎ ቀጥሎ ወፍር ነኝ እኮ ወፍር ነኝ እ እና አሁን ያስረገድኩት ያለው ሰሜን ነው እ ያስረገድኩት ገና ከክራ ውስጥ የማስጠጋውን የምን አይባልም ያልኩህ እንጂ አይባልም አይባልም አየሁት አይደል ይኸው እንዲያመልጥ ወረሞ ሙቷል ወፈይ አባ ወረው እንግዲህ ወረሞ እዛ ፈጅቶ ፈጅቶ ተመጣ። እንግዲህ ምንም አይሞትም። ለምን አትንኳቸው ነው ተዋቸው። ሁላችሁም አሁን ምን ይሆን የት ነው የምትሸሸው? የት ነው የምትሸሸው? እና አሁን የቀጥሉት ይወረዋለሁ። የሰው ልጅ አባ ልጅ አባት ያበየው ለልጅ በቸው ይሁን እንጂ ይሁን እንጂ ይሁን እንጂ የሰው ልጅ ምን አባቱ ምደርስልኝ እስኪ በልዋ እስኪ በልዋ። አሁን እኮ ተያይተናል። ይሄ ተወግተን ተወጋግተናል እኮ ተያይዘን ምናምን እንደ ምናምን ነው የምንደርሰው ያይቀሀረ ገደ ምናምን ሰው ዲያስ አንለቅም ዳር አንለቀውም። እዛ ነው የምናየው። የለም የገረዛችን ነገር እንዲያለን የለም የቀረ ነገር እንዲያለ ግን አመጣጡ ረዲ አባ እንግዲህ የሚያውቁት አለ ሙያ ባለበት እና እንግዲህ ምን አባቱ ነው የጎፈጀ ቤት አለኝ። የትም ስትሄድ የልጅነት የትኛው የትኛው ማን ጉቦ ልኮ ልካለ ወታል ያ ጊዜ ተናግሪ